Hello አቤት ይስጥልኝ።
አንድ የትኬት ልይ እሺ ንገረኝ cashier code ኡን።
አስራ ሶስት
እሺ
ሰማንያ አራት እሺ
አስራ ሰባት እሺ
ዘጠና አምስት
አስራ ሶስት ሰማንያ አራት አስራ ሰባት ዘጠና አምስት
ዘጠና
ዘጠና አምስት አይደለም ጥርሻው አ፣ እሺ ይሄ ሰባ ብር አለው ተመላሽ
ክልል ጣለኝ እ አንድ ጨዋታ አንድ ክልል አ፣ ማን
አንድ ቲም ምን ይለው ጣ ምን ይለው ጣለኝ ያልሸሱ
ማቹን ነው
አ
ማቹን ነው የፈለከው ቲሙን ምን ምን እንደጣለኝ ምን ምን ክለብ ላይ ማለት ነው እ፣ ሄላስ ቬር- እ፣ ቬሮና ነው ሄላስ ቬሮና የሚለው
እሺ እሺ እሱን የወደቀው ሰባ ብር ግን ተመላሽ ብሏል።
እሺ እሺ ስለደወልክ እናመሰግናለን። መልካም ቀን።